ሄሎ ጤና ይስጥልን። ዋሽንግተን ሕክምና ማዕከል ሄሎ ጤና ይስጥልን።
ሰላም።
ሀሎ ሄሎ ይሰማል?
እግዚአብሔር ይመስገን ደህና ናችሁ?
ሰላም አለን።
እንኳን አደረሳችሁ።
እንኳን አብሮ አደረሰን።
አምቡላንስ service ፈልገን ነበር እባክሽ።
እ፣ ከየት ነው?
ከአቤት ሆስፒታል ነው ወደ ክፍለ ሀገር ነው የሚወጣው።
ወደ ክፍለ ሀገር ነው? የት አ ሀገር? የት ሀገር ነው የሚሄደው?
ግንጪ ሰባ ኪሎ ሜትር ምን የት አልከኝ?
ግንጪ ሰባ ኪሎ ሜትር ዲንቺ።
አዎ ሰባ ኪሎ ሜትር እሺ፣ እሺ እንልካለን። መልሰው እ?
በዚህ ስልክ ይደውሉላችኋል። አሁን መልሼ በዚህ ይደውሉልኛል። ልጠብቅ እህቴ።
አዎ፣ እሺ አዎ።
እሺ ውዴ እሺ እሺ